ሰላም ጤና ይስጥልኝ። አቶ ተስፋዬ እግዚአብሔር ይመስገን። ከ We Plus Solution ድርጅት ነው የምደውለው። We Plus Solution እሺ የትራንስፖርት አገልግሎት ነው የሚሰጠው እና እ፣ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ ምን ነው?
እሺ እሱም ድርጅታችን ከእያንዳንዱ trip ላይ አስር percent commission ይቆርጣል እሺ እና ከዛ ላይ አራቱን percent መልሰን ለአሽከርካሪዎች ነው የምንቆጥበው።
እሺ ይህንን ያደርግንበት ዋነኛ ምክንያታችን አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም እና ያው ለምሳሌ የጡረታ፣ የሕክምና እንዲሁም እ፣ ሌሎች ጥቅማ ጥቅም ስለሌላቸው እኛ ደግሞ እነዚህ ክፍተቶች ታሳቢ አድርገን እ፣ አሽከርካሪዎች በጋራ የሚቆጥሩበትን ስርዓት ነው ይዘን የመጣ ነው እና ይህንን ሀሳብ እንዴት አዩት?
አይ ጥሩ ነው።
እሺ ጥሩ ነው ብለው ካሰቡ We Plus Solution Provider የሚል application አለን።
እሺ ከ Play Store ወይም App Store ላይ ያገኙታል። እሱን አውርደው መመዝገብ ይችላሉ። በተጨማሪ ቴሌግራም አለ በዛ። እሺ አዎ ስልክ ቁጥር ብልክሎት በቴሌግራምም ይችላሉ።
እሺ እሺ እዛ ላይ እ፣ ሌላም ጥያቄ ካለዎት ሀሳብ አስተያየት ካለዎትን እሺ እ፣ መጠየቅ ማቅረብ ይችላሉ።
እሺ እሺ እሺ አመሰግናለሁ። እሺ መልካም ቀን።